ጤና ይስጥልኝ።
ጎረቤት
ከአሪፍ ፊልም እንደውሎት አሁን ተቋርጦ ነበር።
አዎ እሺ የቴሌግራም ቁጥራችንን ስጡትና ስክሪንሾቱን ይላኩልን እዛ ላይ እሺ እሺ ቁጥሩን የያዙት
እስቲ ያዙ ቁጥር እቺ ቁጥር አብዚ እሺ ንገሪኝ ይኸው ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ
ዜሮ አንድ
ዜሮ አንድ አሉ አዎ ዜ- ዘጠና ሁለት አስራ ሶስት ዜሮ አንድ
መጨረሻው ሀምሳ አምስት እሺ እሺ በዚህ ይላኩልን። ሲልኩ ስምና ስልክ ቁጥርም ያስቀምጡልን።
እሺ እሺ እሺ ሌላ ምረዳውት ነገር አለ?
የለም እሺ ስለደውሉ ምስናለን። ቀጥሎ ከሚሰሩት በኋላ ስለ አገልግሎት ያለትን አስተያየት ያስቀምጡልን። መልካም ምሽት።